ሄሎ ሄሎ አቤት መልሼ ደወልኩልዎት።
እሺ እሺ አጠቃላይ ዘጠኝ ኪሎ ነው የግሩፑ
አዎ
ወጥሎታል። ዩኒቨርሲቲ ነገሮች ቼክ ያደርጋሉ።
እሺ ቁጥሩን ትሰጪ እሺ ዘጠኝ አስራ አንድ
እሺ
ሰላሳ ዘጠኝ
እሺ አርባ ሰላሳ ዘጠኝ
አስራ አንድ ሰላሳ ዘጠኝ አስራ ዘጠኝ አዎ አዎ እሺ እሺ አመሰግናለሁ መልካም ቀን